ሰላም ጤና ይስጥልን። ችችብ ጤና ይስጥልኝ።
አብሮ ይስጥልን።
አንድ እንትን ነበረኝ የ refund የ እንትን አቮካዶ
okay እሺ።
ቁጥር ልንገር።
fail አድርጎ ነው።
አዎ fail አድርጎ okay አሁን የደወሉልኝ ነው።
አዎ አሁን የደወልኩልሽ okay እሺ፣ አንዴ ይቅርታ ጠብቁ። okay አንድ ሰው ብቻ ነው ያለበት አለ። ሁለት ኪሎ ታዞ አ አዎ በቃ እሺ፣ እሺ እሱን refund እናደርጋለን ዛሬ።
እሺ ይጠብቁን። እሺ እሺ